hello ጤና ይስጥልኝ።
hello ናት ሰላሙን አለው እግዚአብሔር ይመስገን። አንዳንድ መረጃ ልጠይቅሽ ነበር። ማለት መረጃ ሳይሆን እዩ አና እሺ መረጃ ሳይሆን እየተጫረትኩኝ ነበረ እሺ
እንትን ላይ ስገባ ምንድን ነው ብር አስይዤ ገብቻለሁ። ግን እም፣ እኔ እኔ account ላይ ስገባ እየመራህ ነው ይለኛል።
እም።
ዋናው page ላይ ስገባ ደግሞ not active ይለኛል።
እ፣ አይ እየመራክ ነው የሚሆነው። አሁን ነው የት- ያስገባከው?
ልክ ሰላሳ ደቂቃ ምናምን በፊት አዎ እራሱ ቆይቶ እንትን ይላል ይመልሳል።
ይስተካከላል።
አዎ አዎ።
ከተሸነፍን ግን ምንድን ነው የሚሆነው?
ያው ያልያዛችሁ CPO ተመላሽ ነው የሚሆነው።
ነው እሱን ያሳሰብ አዎ አይ፣ ግን functional መሆናቸው አለመሆናቸው እንዴት ነው የሚታወቀው? ሄዶ በአካል በማየት ነው አዎ ይቻላል። አዎ ሄዶ እንጂ በአካል ሌላ አማራጭ የለውም።
አዎ ሄዶ በአካል ማየት ያው እዚህ ላይ እንዳየከው እና ተጨማሪ ባለው ሄዶ ማየት ይቻላል።
እሺ፣ አመሰግናለሁ።
እሺ እሺ፣ እናመሰግናለን።